ስለሚከብስልሽ ምን ልርዳው?
አሁን ደውዬልሽ ነበረ። cashier code ኡን ልንገርሽ?
እሺ ይንገሩኝ። እሺ hello
አስራ ሶስት እሺ አስራ ሶስት ሄሎ አርባ ሶስት
እሺ
ሀያ ሁለት ሰላሳ
ቤት ተደርጎ የልተንታውን ከቼልሲ ይቀራል።
አ አ ሌላው ታርሟል።
ሁለት ነው ሁለት ነው። አላረመልኝም ከኔ ላይ ሲስተሙ ላይ አረመ እኮ አሁን ታርሟል። ሌላ ትኬት አለ
እሱ ራሱ ሁለተኛ ኮፒ አለው።
እኮ cashier code ኡ ይለያያል። ስለዚህ cashier code ኡን ይንገሩኝ።
እሺ አንዴ ቆይ ልንገርሽ።
እሺ
አስራ ሶስት አርባ ሶስት ምን አሉኝ?
አስራ ሶስት እሺ አርባ ሶስት
አስራ ሶስት አርባ ሶስት እሺ
ሀያ ሶስት ሰማንያ ሰባት
ሺህም ታርሟል። አንድ ጨዋታ ብቻ ይቀራል።
አ እንትን ማለት አልችልም እንዴ ማየት አልችልም። ፓስፖርት አሁን ምን ያክል አሁን ማየት እንደሚሰጥ
አሁን ይዩት። አሁን check ያርጉት። አሁን ስለታረመ check ያርጉት።
okay cash out ኡን እዛው ላይ ነው የሚያመጣልኝ ምን አሁን ያክል ራሱ ሲስተሙ እንደተሰጠ ነው የሚሰጡት።
okay ራሱ እሺ፣ system ኡ ነው የሚሰጡት። እሱን እሺ እሺ እሺ፣ መልካም ቀን እሺ።
አሜን